Hello
ሰላም ጤና ይስጥልን ቤት ቤት
እማ እኔ ስልክ ካርድ ስላለ ስለሌለው ነው በዚህ ስልክ የደወልኩልሽ።
እሺ ምን ማታ ነበር በሰላሳ ሰባት ሀምሳ ሁለት ዘጠና አንድ አርባ ሶስት በዛ እሺ።
Account ማታ ሀያ ብር ከቴሌ ብር ወጥቷል ይላል። እዚህ ላይም አልገባልኝም። አሁንም እንደዛው እ፣ ሀያ ብር እሺ።
አልገባልኝም። በዚሁ ሲም አርባ ብር ተይዞብኛል። ሌላ ደግሞ አርባ ዘጠኝ ሰማንያ አራት ሰላሳ እ።
ሶስት ሀያ አራት በሱ ደግሞ ሀያ ብር ተይዞብኛል። ቅድም ማለት ነው ከቴሌ ብርም ወጥቷል። እዚህም አልገባልኝም።
እ፣ እሺ text ኡ ልካልን ነበር እንዴ?
አዋ በ message ልኬልሻለሁ። በቦትሩ ብሞላው እሺ።
ብሞላው እምቢ አለኝ።
OK፣ እሺ
ሰላሳ ሰባት
ቆይ check እያደረኩልህ ነው። እሺ hello process ላይ ናቸው፣ ትንሽ ጠብቁን። እሺ እ?
process ላይ ነው፣
ምን ላይ ነው?
process ላይ ነው። ትንሽ ታገሱን። እሺ
እሺ የሁለቱንም ነዋ።
አዎ፣
እስከ ምን ያህል ልጠብቅ?
አዎ
እስከ ምን ሰዓት ልጠብቅ?
እ፣ እሱን ሰዓቱን እርግጠኛ አይደለሁም፣ ግን ትንሽ ታገሱን። እሺ
እሺ
እሺ